hello
አቤት ሰላም ነው።
ሰላም
እግዚአብሔር ይመስገን። እንትን ቅድም ጽፌ ነበር ቸርነት ጋሞ በሚለው account እንትን ሀያ office ከተ- ከያዘልኝ ያው አንድ ነው የተከፈተው። ከዛ አንዱ agent እ- ነህ?
agent ነኝ። አዎ፣ እሺ ጋሞ ምን ነበር? እሺ ቸርነት ጋሞ እንትን ዘጠኝ office ይቀረኛል። አንዱ office መጀመሪያ ተክቶ ሲላክ ያው የተላከው password ተመሳሳይ match አላረገም አልገ- አላስገባ አለኝ። ጽሁፍ ጽፌ ነበር ለከሰዓት ብለውኛል። ጽሁፍ ላይ አሃ።
ቴሌግራም ላይ ተመልከትና ዘጠኝ ነበረ?
ስለዚህ ዘጠኝ አዎ አዎ አካ- ቢሮዎቹ ዝግ ስለሆኑ ነገ እንዲያው ለማስጀመር አሁን ቶሎ ብሎ account ኡ ቢላክልኝ ዛሬ አሪፍ ነው።
ቢከፈት ትልቅ ነው።
አዎ አዎ አዎ።
ዘ- ዘጠኝ ነው የሚቀርህ?
ዘጠኝ ነው የሚቀረኝ። አንዱ ላዲሳ የሚለው account ከተላከ ወዲህ እስካሁን አላስገባም። ያን- እንትኑ ማነው?
incorrect credential ይላል።
ማነው ላዲሳ ስሙ? ስሙ ለአዲሳ ላዲሳ አዎ ላዲሳ ለአዲሳ አዎ ተከፈተልኝ account ላዲሳ በሚለው እስኪ እንትኑን ወይ link ኡን ልላክላችሁ username ኡና ፋር አጠቃላይ ልላክላችሁና እዛ check ይደረግ